ሄሎ
አሎ ሄሎ፣ ጤና ይስጥልኝ። ሀሚድ ነኝ ከቤስት ቤት።
እሺ፣ ሰላም ነው? እንዴት ናቸው?
እንዴት ነህ? ማን ነው?
እግዚአብሔር ይመስገን አለሁ፣ ደህና ነኝ።
አለን አለን። እንትን ትኬት እኮ ልንልክልህ unclaim የተደረጉትን ማለት ነው።
እ አ በቴሌግራም ላኩልኝ።
አ እሱን እኮ ልነግርህ ነው። አዲሱን ቴሌግራማችንን እዛ ላይ hi በለንና
እሺ እኛ መላክ እንድንችል ነው። እምቢ እያለን ነው አሁን ላይ በቁጥር ልንልክ ስንል እሺ እያለን አይደለም።
እሺ፣ አዲስ ቴሌግራም ምን ላይ ነው? ምን ላይ ነው?
እሺ፣ ቁጥራችሁን ልንገርህ።
text አድርግልኝ ወይ ልጻፈው? እሺ፣ ንገረኝ።
ጻፈው ጻፈው ዜሮ ዘጠኝ ዘጠና አምስት ሰላሳ አንድ
ሰላሳ አንድ ሰባ ሰላሳ አንድ ሰባ ሰላሳ አንድ አ ዘጠና አምስት ሰላሳ አንድ ሰባ ሰላሳ አንድ አ ዘጠና አምስት ሰላሳ እንትን አንድ ሰባ ሰላሳ አ፣ አንድ እሺ ፋ- ፋይናንስ ሂሳብ ስትሰሩ ደግሞ negative ንም አወረዱት። ይወራረድ ነበረ። እስካሁን ሂሳብ ብዙም እንትን አልኳችሁም። በትክክል ስሩልኝ።
እሺ እሱን ፋይናንስ እንትን ይበል። እሺ የገንዘብ እሺ፣ ጉዳይ ምናምን ሲሆን እነሱ ናቸው fix የሚያደርጉት። እሺ እሺ፣ እሺ፣ እሺ። አመሰግናለሁ።
እሺ ጌዲዮን hi በለኝ ቴሌግራም ላይ አሁን በነገርኩ።
እሺ፣ እሺ፣ ችግር የለም። አሁን እሰላለሁ።
እሺ እሺ
ሰላም ዋሉ።
እሺ ደህና ዋል።